ሄሎ አቤት ዜሮ አምስት ሰማንያ ሰባት ዜሮ አምስት ሰማንያ ሰባት ዜሮ አምስት ሰማንያ ሰባት ምን ነበረ?
አ እንዳታወጡ ትንቻቸው
የሞተረኛ ነው።
አ ሞተረኛ ግን እኔ ወደ አውቶቡስ ተራ ወርጃለሁ እግር መንገድ
እሺ ማነው ስለ ጠመድ ነኝ።
እሺ ረመጣን ቆይ አንድ አዎ፣ አንድ ነገር- ብሎ ሽፋት ትቶልኝ ለዛው እ፣
hello ረመዳን አቤት
አይወጣም።
hello።
እሺ እሺ፣ hello በቃ።
ረመዳን እሺ ወይ ሰምቻለሁ። እሺ፣ ናት። እሺ፣ እሺ።
እሺ እሺ